አለኝ ጠብታ አምቡላንስ።
እንዴት ነሽ?
እግዚአብሔር ይመስገን።
አምቡላንስ ፈልገን ነበር አሁን ነው የፈለጋችሁት?
እ አሁን ነው?
እ አሁን የለኝም ስራ ላይ ናቸው ያሉት።
ስንት ደቂቃ እንጠብቅሽ?
ምናልባት ሰላሳ ደቂቃ ከዚህ በኋላ
እሺ ዋጋውን ማወቅ እንችላለን?
ጥቂት ወደዛ ከጥሩነሽ ቤጂንግ ወደ ሚኒሊክ ማሽን ላይ ነን።
Mechanical ventilator አ
ስምንት ሺህ አምስት መቶ አምስት ስምንት ሺህ አምስት መቶ አምስት እሺ አሳውቅሻለሁ።